ሄሎ ሄሎ አቤኔዘር አቤት ቁጥር ልስጥህ አንዴ ሌላ IT support አለን
እሺ ዜሮ ዘጠኝ አስራ አምስት
አስራ ዜሮ ዘጠኝ አስራ አምስት አስራ አምስት አስራ ሁለት አስራ ሁለት ሀያ አምስት አስራ ሰባት በዚህ አስራ ቁጥር አምስት ደውል እሺ አስራ አምስት አስራ ሁለት ሀያ አምስት አስራ ሰባት አዎ ቴሌግራም ላይም በዚህ ቁጥር save አድርግና አውራው መደወልም ትችላለህ እሺ እሺ አመሰግናለሁ መልካም ቀን እሺ አመሰግናለሁ